hello ወይ አእምሮኝ chicken ነው አዎ እ ፒያሳ branch አዎ
እሺ ከቢ delivery ነበር የምደውለው order መቀበላችሁን check ለማድረግ ፈልጌ ነው እ በ order ነበር 91 58 96 order አታ- order ታዘዛችሁ chicken ሸዋርማ አንቺ ነሽ order የምትቀበዪው ስለዚህ አልታዘዛችሁም እሺ አመሰግናለሁ